copyright English la కండి ልኳል።
ሄሎ
ሄሎ ወይ ሰላም ነው አለን አለን። የሚላው ስልክ አይደለም?
ነው።
እሺ፣ ከቤት ቤት ነው የምደውልልን።
እሺ እሺ።
እሺ፣ ምንድነው እንዲጫንላችሁ የፈለጋችሁት?
ሁሉንም ነገር አስገባብተን ነበር። አቅ- አቅ- ለመጀመር እዚህ ሰውየውን እንትን ብለን ነበር፣ እሺ፣ እንልክላቸዋለን ኮድ ምናምን ብለውን ነበር።
የምንድን ነው ሜላት? የስፖርት ነው እንትን የፈለጋችሁት?
የስፖርቱን ነበር እኛ የኳሱን።
የስፖርቱን የፈለጋችሁት?
አዎ
ቆይ አንዴ መስመር ላይ ጠብቅኝ አንዴ።
እሺ
እሺ። አሰበ ተፈሪ ነው አይደለም? ሜላት አዎ አሰበ ተፈሪ እሺ አሰበ ተፈሪ ማለት ኦሮሚያ ነው። ሚላት እሺ ሾፕ ትከሬት እሺ እ፣ በቃ ስምሽን አስተላልፈሽ እና ትንሽ ጠብቂኝና እንደተላከ እልክልሻለሁ። እሺ እስከዛ ቪዲዮዎች ምናምን እልክልሻለሁ። እሱን እያየሽ ጠብቂኝ። እሺ እሺ እሺ፣ እሺ። ሶሪ ስለቆየን በጣም እሺ። ነገር እንችላለን። አ?
አ አ እሺ ወረቀት ምናምን ከዚህ ነው የምንገዛው።
አ ኮርሱ ነገር ሁሉ ነገር ከእናንተ ነው የምታዩት። እኔ እንትኑ account ኡን እልክልሻለሁ፣ ቪዲዮ ምናምን እልክልሻለሁ እንዴት እንደሚደረግ ምናምን።
እሺ እሺ እሺ እሺ እሺ